ጤና ይስጥልኝ ሁሉ ስፖርት ነው የምንረዳው።
ብር deposit አስገብቼ text ደርሶኝ ክሮም ውስጥም ብሩ የለም።
ሰርጉ
አዎ፣ deposit አድርጌ በቴሌ ብር
አይደለም፣ deposit normal cash
አልገባኝም።
በእጅ- ኦንላይን አይደለም በእጅ ሰጥቻት- አዎ ኦንላይን ነው። በእጅ ሰጥቻት እዛው አስገባችልኝ deposit።
እና ከዛስ ደረሰኝ አለው ትጆት ላይ
አዎ ሰታኛለች። text ኡም ገብቷል በስልኬ
የተ- የገባሉትን text screenshot አድርገው ይላኩልን።
በቴሌግራም ልኬዋለሁ፣ ግን እስካሁን ምንም አልደረሰኝ።
መቼ ነው የላኩት?
አሁን ከአስር ደቂቃ በፊት ምናምን።
ማን ነው ስሙ?
አወል እጅጉ
የቴሌግራም ስሙ ማን ነው?
የቴሌግራም ኤኢ ነው የሚለው ዘጠና ስልኬ ልንገርሽ
አንዴ ቆይ